ስለዚህ አዎ
hello፣ ሰላም ጤና ይስጥልን። ሸጋው ኖት ከቺፕቺፕ ነበር የምደውለው። እ ዛሬ product quality ሽንኩርት አስገብተው ነበር እና እ ሙሉ product ኡን መልሰው ነው አምስት ኪሎውን ወይንስ አልመጣሉኝም ነው?
መልሼዋለሁ ለሹፌሩ።
እሺ፣ የት አካባቢ ነው ነገ የምናመጣሉት? እንልክሎት ነበር።
ሰሚት ሰሚት
አ ይ- ሽንኩርት ብቻ ነው አይደለ?
ሽንኩርት ብቻ ነው። ቲማቲምም አብሬ አዝዤ ነበር፣ አልመጣም። ጭራሽን አልተደወለልኝም።
okay፣ በአንድ ላይ ይመጣሉታል እሱ።
አሁን እ ወደ መቶ አስር አካባቢ አቮካዶ አዝዣለሁ።
እም
አንድ ላይ ይምጣ። ግን ጥሩ አይደለም አሁን እ እየሆነ ያለው ነገር።
አዎ ልክ ነው። በጣም ይቅርታ።
ባለፈውም አቮካዶ ሶስት ኪሎ ጥያለሁኝ። እ
ይቅርታ በጣም እሱን ነገር እናስተካክላለን። ሶሪ
እሺ እና አብዛኛዎቹ ማለት ለእኔ ቢሆን ችግር የለውም። ሌላም ሰው አንተ ላክልን፣ ያው የተሻለ ስልክ ያለው ሰው ነው የሚላክ የሚላክበትና application ኣችሁ አዎ የሌላ ሰው okay አ- አሰባስበው ብሩን ለእኔ ሰጡኝና እ ብሎ ጓደኞችም አሉኝ አብረን እንዲሁ ስለምንልክ ሲመጣ ምርቱ ትንሽ እኛ ነን የምንሳቀቀው ከእናንተ በላይ ማለት ነው።
okay ይቅርታ በጣም ይቅርታ አንዳንዴ ቀን እናስተካክላለን።
አንዱ ይመጣል፣ አንዳንዴ ደግሞ ያልሆነ ሲመጣ አንተ አውቀህ ነው እንደዚህ ያደረከው ምናምን የሆነ ሰው ጋር መጋጨት ስለሚመጣብን አዎ።
በጥንቃቄ ልክ ነው። አሁን እንደዚህ ነገር ይመጣል። ይቅርታ እናስተካክላለን።
ነሽ እና መቶ ምናምን ኪሎ ሜትር መቶ አስር ወይ መቶ አስራ አምስት አካባቢ አቮካዶ አሁን አዝዣለሁ።
ችግር አብሮ- የለም።
ይዛ ሰሚት ያውቁታል እኝ ሹፌሮቹ
ኦኬ እሺ ይመጣል።
አቁታ ነኝ በቃ ይመጣሉ ካልሽ መልካም ምሽት።
እና ልጆች እዛ የሚቋጥሩት የሚያስሩት ምናምን ቼክ አድርጓቸው። እናንተም እሺ ለእኛም ጀስት እናደርጋለን። እሺ እሺ መልካም ምሽት።